መቼ ነው?
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልን ቤት ቤት ሰላም ነው?
ሰላም ምን ነበር?
ውድድሩ አግቼ እስከዛሬ ድረስ አልገባልኝም።
መቼ ነበር ያደረከው?
ሳምንት ይሆነዋል።
ቀኑን አታውቀውም? exact ቀኑን ቀኑን አላውቀውም። ዛሬ ስምንተኛ ቀኑ ነው።
እስቲ ንገረኝ ቁጥርን።
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ዜሮ ስምንት ዜሮ ስምንት አርባ ሁለት ዘጠና ስድስት አርባ ሁለት ዘጠና ስድስት ስንት ብር ነው ሶስት ሺህ ብር እ ሶስት ሺህ ብር
እሺ ትንሽ ጠብቅ ያው በተደጋጋሚ ብንደውል እን- እንትን እንላለን እንትን እንላለን እያሉ ነው
ምንድን ነበር የሆነ አንተ pending ላይ ነው እ process ላይ ነው የተባልከው አዎ እ ቆይ እያየሁልህ ነው እሺ
ቀኑን account history ላይ ብታይልን አሪፍ ነበር ጥሩ ነበር